ሀሎ ሰላም ጤና ይስጥልን።
አብሮ ይስጥልን።
ራሂል
ነኝ።
ከዊ ፕላስ ነበር ምደውልልሽ።
ምን ፕላስ?
ዊ ፕላስ እሺ።
application ኣችንን አውርደሽ ነበር።
አዎ እሺ፣ አሽከርካሪ ነሽ ወይስ user ነሽ?
user ነኝ። አያውቅም።
እሺ አሁን የተመዘገብሽው ዊ ፕላስ provider ላይ ነው እና ተጠቃሚ ደግሞ ከሆንሽ እሺ፣ ዊ ፕላስ user user ዊ ፕላስ solution user የሚለውን የተጠቃሚዎችን አውርደሽ እዛ ላይ ምንሰጣቸውን አገልግሎቶች እየተጠቀምሽ እ የወደፊት ምቾትሽን መቀላቀል ትችያለሽ። ብዙ service ኦች አሉን። ከሶስት መቶ ሀምሳ በላይ game ኦች አሉን።
አዎ ስለዚህ ዊ ፕላስ solution user የሚለውን በማውረድ እንድትጠቀሚ ነው።
መልካም። እሺ፣ እሺ አመሰግናለሁ። እሺ እናመሰግናለን።
እሺ።